hello
ሰላም ጤና ይስጥልኝ።
ከቴሌብር ከዳሽቤት ወደ ቴሌብር በቻፓ account እንትን transfer አድርጌ ነበር እና አለ እንትን transfer አልተቀበለኝም። ከ account ኤ ላይ ቆርጦታል። አ ከ account ኤ ላይ ቆርጦታል።
ወደ ቴሌብር አይደል ያለው?
አ withdraw ያልኩትኝ ወደ ቴሌብር ነው።
ቴሌብር እንትን ይላል።
ምን አልሽ? ምን አልሽ? account ኡን
የቴሌብር ስልክ ቁጥሮችን ንገሩኝ።
አርባ ሰባት
ዘጠኝ አርባ ዜሮ ዘጠኝ ሰባት አርባ ሰባት ሰባ አንድ
ሰባ አንድ ዜሮ ሰባት ስልሳ ሰባት
ከዳሽ ቤት
እ
ከዳሽ ቤት ነው ያሉት።
አ ዳሽ betting አ
ከእነሱ ወደ እኛ ስላልተላከ እነሱ ቤት ያስደርጉ። እሺ
እ
ከዳሽ ቤት ወደ እኛ ተላከ ውስጥ ገንዘብ
እሺ እሺ
መልካም